ጤና ይስጥልኝ አሪፍ ነኝ። ረዴት ነኝ በኩል ልጆ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሄሎ ይሰማል ደንበኛችን።
ከስፖርት በአሪፍ ፔይ ዊዝድሮ እያደረኩ ነበርና እሺ
ከዛ ተቀናሽ ነዋል ከአካውንቴ ወደ ቴሌብሬም አላለፈም። ከዛ ግን ተቀናሽ ነዋል ከሁሉ ስፖርት
አሁን የሞከሩት
ትንሽ ቆይተዋል። አንድ ሀያ ደቂቃ ሰላሳ ደቂቃ ይሆነዋል።
እሺ ሙሉ ስሞት
ኪዳኔ ገብረ ክርስቶስ
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ
እሺ የገንዘቡን መጠን ይንገሩኝ።
እ፣ ሁለቴ ወይም ሶስቴ ነው የሞከርኩት። ሶስት ሺህ ነው ግን የተቀነሰው።
እሺ መረጃው መዝግብ የሚልኋሉ ደንበኛችን አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችሁ አንስተው ይልኩልናል።
እ እ
አሁን በምነግሮት ቁጥር ወደ አዎ።
ቴሌግራም አካውንታችን ስክሪንሾት አንስተው አዎ።
ይልኩልናል። ዊዝድሮ ማድረግ እንትኑ ትራንዛክሽኑ ደግሞ አልመጣለኝ እየተሞክረው
እሺ ከሁሉ ስፖርት ላይ ከትራንዛክሽን ሂስትሪ ለማግኘት አልቻሉም።
transaction ኑ ስከፍተው ዝም ብሎ ዝም ነው የሚለው በቃ።
እሺ ምናልባት ያ- ይሄንን ጉዳይ ወደ ሁሉ ስፖርት ማመልከት ይችላሉ። ለእኛ transaction screenshot ኡን ስለምንፈልግ እሱን እያየን ነው የምንሰራው።
okay ያንን ማግኘት በቻሉ ጊዜ ይላኩልን። ቁጥር ላስይዞት ጥሩ እሺ፣ ቁጥሩን ልያዘው እሺ ዜሮ ዘጠኝ ዘጠና ሁለት
እሺ፣ አንዴ sorry ወይም ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት thank you ስለደወሉልን እናመሰግናለን። ሌላ የመረዳት ነገር አለ?
አመሰግናለሁ። እሺ እንትን ካለ እደውላለሁ ማለት እሺ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ምሽት ይሆንልዎት።
ቴንክ ዩ እሺ